ሄሎ ሄሎ ጤና ስጥልኝ number one ሻርማ አዎ እሺ በሰማንያ አራት ሀያ ስምንት ሀምሳ ሁለት የተቀበላችሁት order cancel ነው እሺ
cancel ምን ችግር አለ?
እ እ ችግር አለ?
እ አዎ ስለቆየ
ይቆያል?
አዎ ስለቆየብን cancel ነው እሺ
እሺ እሺ